ይሄ ነገር የሚመስለው አቦ የሆነ ጠፍለፍ Hello hello ይስጥልኝ።
አቤት አቤት ሰላም ጤና ይስጥልኝ። ከአዲስ አውትፊት አለን።
ነው የደወልኩት።
ናልሽ ከአዲስ Outfit ነው የደወልኩት። ሽቶ አዘው ነበረ።
ምን አዘው
ሽቶ ሽቶ አዘው ነበረ ከአዲስ Outfit ኦኬ ሽቶዎች።
አዎ አዎ አራት አዎ፣ አዝዤ ፍሬ ነበረ።
ሽቶዎች አዘው ነበረ።
አዎ አዎ
ኦኬ፣ አንድ እና ከ ወደ-
ስላልተመቸኝ ነው በስራ ምክንያት ከከተማ ስወጣ ነው አንዴ እንትን እላለሁ እሺ እናቴ
እሺ እሺ፣ ሲመለሱ ይደውሉልን።
እሺ እሺ እናቴ እሺ እሺ፣ እናመሰግናለን።